ሰላም ጤና ይስጥልን። ችብችብ
ሰላም ነሽ ወይ?
ሰላም።
ኦርደር አድርጌ ነበር ትናንትና በዚህ ስልክ
እሺ
እስካሁን ደውሎ ማየት ወጥቶ ይሆን እንጂ
ኮድ ተልኮሎት
አስራ ሶስት አይነት እቃ ነበር አስራ ሶስት አይነት እቃ ነበር ያዘዝኩት የስምንቱ ተልኮልኛል። እንግዲህ ሶስት ቢሆን መጣ ብለሽ
Okay የስምንቱ ተልኮሎታል።
የስምንት ተልኳል፣ ሌሎቹ አልተላኩም።
እሺ ስልኮትን ይንገሩኝ እስኪ መውጣቱን check ላድርገው።
ዘጠኝ አስራ አንድ ሀምሳ ሀምሳ ስምንት ሰላሳ አሁን እኮ
የሳሙናው እንትን ተልኮ
የሳሙና አልተላከም፣ የቀይ ስር ሄሎ?
አልተላከም፣ እ የ- ወይ የድንች አልተላከም፣ የሳሙና አልተላከም፣ የቀይ ስር አልተላከም። ደግሞ ወሎች ነበሩ አንድ አራት ነገሮች ነው። ስምንት ተልኮልኝ ኦልሬዲ አስራ ሶስት ነው ያዘዝኩት። እንደዛ እንደዛ እ? ቢሻምቦ ቢሆን አንዴ ጠብቁ። እ፣ location ዎት የት ነበረ?
አንፎ አንፎ ማለት አንፎ የሚባል ሰፈር ብያቸዋለኝ። ማለት አንፎ ማለት ኮይበላ ማርያም ከስ ብሎ በቀራን በኩል በጦር ኃይሎች አድርገው
እም፣ አንፎ ብያቸዋለሁ። አንፎ ደንበል የሚባል እሺ ቦታ።
ቆይ እስኪ እሺ፣ ሁለት ደቂቃ ይታገሱኝ። እሺ ልደውልልዎት መልሼ።
እሺ እሺ እሺ እናት፣ እሺ